ሄሎ መኪና ታይፕ ነው ካርቦሬተር ነው።
እ እ ድምፅክ ይቆራረጣል አባ።
ፒስተን ታይፕ ነው።
እ ፊልሞን እችኝ ወይዬ ፒስተን ታይፕ ነው እችኛ መኪናው።
ዴፋ ማለት ነው። ፒስተን ታይፕ ነው አውቶማቲክ በአንድ እየጠየኩልት ነው።
እሺ እሺ።
እ ፊልሞን ጠይቅላቸው። ስልክ እኮ ነው በስልክ እ? አዎ ፊስተን ታይፕ ነች አባ።
ነው አዎ አዎ እሺ እሺ።